ጤና ይስጥልኝ
አብሮ ይስጥልን ሰላም ነው
እግዚአብሔር ይመስገን
ምን መዝገብ ነበረ ምን ምን ማሟላት አለብኝ
አድራሻ ልጨርስ ስም ስልክ ቁጥር አንዴ ይቅርታ
አድራሻ ወሰን ሰላም
ስም አለ
አየነው ወርቁ
ስልክ ሊያዝ
ስልክ ዜሮ ዘጠኝ
ዘጠኝ ሀያ አምስት
ዜሮ ዘጠኝ ሀያ አምስት
ሀያ አምስት ዘጠና ዘጠኝ ዘጠና ዘጠኝ ሀምሳ አርባ ሁለት
ሀምሳ አርባ ሁለት አ ማስታወቂያ ላይ ነው ያየሁት
TikTok ላይ TikTok ላይ አ
እሺ ይቅርታ በጣም እሺ data እየሞላው ስለሆነ ነው ችግር የለም
እሺ በኦንላይን ነው ወይስ በአካል ነው መማር የምትፈልጉት
አ የሚመችህ ከሆነ በአካል ብማር ደስ ይለኛል እሺ ሁለቱንም ላስረዳው
እሺ
ኮርሱ የሶስት ወር ኮርስ ነው ትምህርቱ የሚሰጠው ሀያት አደባባይ ተስፉ ሲኒማ ነው አ ትምህርት ክፍለ ጊዜያቶች ሰኞ ሮብ አርብ ካልሆነ ማክሰኞ ሐሙስ ቅዳሜ ከአስራ አንድ ተኩል እስከ አንድ ተኩል ለሁለት ሰዓት ኮሜዲያን እሸቱ ያስተምራል
አ
በኦንላይን ደግሞ ከሆነ ለሶስት ተከታታይ ሳምንቶች ኮሜዲያን እሸቱ ያስተማራቸውን ትምህርቶች link እንልካለን
okay link ኡ እርስዎ ከከፈቱት ጀምሮ ለሀያ አራት ሰዓት ብቻ ነው የሚያገለግለው አ
በትምህርቱ ላይ ጥያቄ ካላችሁ Google meeting ከኮሜዲያን እሸቱ ጋር ይደረጋል ማለት ነው
okay እሺ
ግልጽ ነው ሁለቱም አ አ ሌላ ነገር ምንም አያስፈልግም አ
ሌላ ምንም አያስፈልግም ልመዝግቦት
እሺ ልደውልልህ ዙሬ ወይስ ከይቅርታ ጋር እሺ አካባቢ ብሩን ንገሩት እና አስበው ይደውሉልኛል እሺ
ከየካቲት ሀ- እ ክፍያችን አስራ አምስት ሺህ ነው እስከ ነገ ስድስት ሰዓት ግን ከተመዘገቡ ሰላሳ አራት percent discount አለ አስር ሺህ ነው የሚከፍሉት ማለት ነው ከስድስት ሰዓት አይ።
በኋላ ግን አስራ አምስት ሺህ ነው የሚከፍሉት ማለት ነው
እሺ እሺ እሺ ለደወል እናመሰግናለን መልካም ቀን እሺ